Hello ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳው?
ተዛወረልኝ ተቀየረልኝ ወደ deposit ማለት ነው።
ተቀየረልኝ ወደ deposit።
አዎ ከበውቻ አውጥቻለሁ።
እ?
ገንዘብ ወደ account ለማዛወር withdraw ለማድረግ እሺ።
ምንድን ነው አስቸገረኝ።
አስቸገረ? ምንድን ነው ያስቸገረ?
አዎ።
withdraw ማለት ለማድረግ ስትሞክር ምንድን ነው ያለ ወደ ያለው?
ኢትዮጵያ ንግድ ባንክ ለ- ለ- ለማዛወር ማለት ነው እሺ አ- አልቀበል ይላል እሺ፣ አንድ የ Best Bet ቁጥርህን ንገረኝ እስኪ። check ላድርገው account ህን።
ዜሮ ዘጠኝ አስራ አምስት ዘጠኝ አስራ አምስት ሀምሳ ዘጠኝ አስራ ስድስት አስራ ዘጠኝ አስራ ስድስት ዘጠና አንድ
ስንት ብር ነበር withdraw ለማድረግ የፈለግከው?
አምስት ሺህ withdraw ለማድረግ ነበር Okay አምስት ሺው non withdrawable balance ነው ያለው። ያ ማለት withdraw መደረግ የማይችል ብር ነው። withdraw ማድረግ እንድትችል ትንሽ መጫወት አለብህ።
Okay ትንሽ መጫወት አለብን አዎ አዎ፣ የተወሰነ ከተጫወትክ በኋላ system ኡ ራሱ ይለቅልሃል። ከዛ በኋላ withdraw ማድረግ ትችላለህ። እሺ ትንሽ እሺ እሺ ተጫወትበት።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
በጣም አመሰግንሻለሁ ስለረዳሽኝ ማለት ነው መልካም